ዛሬ ይሰራል ጤና ይስጥልን ደንበኛችን ከቢጃይ ነው የምንደውለው ተቋረጠ ተቋረጠ ተቋረጠ ስልኩ ከቢጃይ ነው የምንደውልሎት አዎ አዎ ጨ- አ- እኮ የጨረሽ መስሎኝ አይ መስመር ላይ ጠብቁኝ ነበር ያልኩት መከታተያ ቁጥር ልሰጡት ነው መከታተያ ቁጥሮትን የያዙ
የም- ቁጥሮችን መከታተያ ቁጥር ነው ይሄ አሁን የምሰጡት የያዙና ሳይመጣ አዎ።
ግን ሶስት ቀን ከቆየቦት እኛ ጋር ይደውሉና ቅሬታውን በዚህ ስልክ መልሰው ልደ- ያቀርባሉ በዚህ ስልክ በዚህ ስልክ ልደውል አዎ በዚሁ መስመር ደውሉ። ሌላም ቅሬታ ሲኖሮት እየደወሉ እኛ ጋር እሺ፣ ማሳወቅ እሺ።
ይችላሉ። አሁን መከታተያ እሺ።
ቁጥሮትን የያዙ እሺ እሺ አስራ ስድስት አመሰግናለሁ እ- እ?
ደንበኛችን መከታተያ ቁጥር እየሰጠሁት ነው የያዙ።
እሺ ቆይ እሺ ጸጋዬ አንዴ ቁጥር ያዝልን ሄሎ መስመር ላይ ነኝ ደንበኛችን።
እሺ ንገሪ መከታተያ ቁጥሮት አስራ ስድስት መቶ ሀምሳ ስድስት እ?
አስራ ስድስት መቶ ሀምሳ ስድስት
ቆይ ጫጫታው ስለሆን ያዝልሽ ንገሪ
አስራ ስድስት መቶ ሀምሳ ስድስት አስራ ስድስት መቶ ሀምሳ ስድስት መቶ ሀምሳ ስድስት አዎ
እሺ አመሰግናለሁ እሺ ደንበኛችን እ፣ ከዚህ በኋላ ቅሬታ ሲኖሮት የማያመጣለትና የማይወርዶላችሁ ከሆነ እሺ እሺ እኛ ጋር እየደወለ ያሳውቁ። ስፔሶቹን ላይም ያለውትን ቅሬታ እሺ እሺ እሺ ደንበኛችን እናመሰግናለን ስለደወሉ ስለ አገልግሎት ያሉትን አሳብ ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ እኔ ነው